አርፍታለች ነው የምትኖረው።
አሁን ተቋርጦብኝ ነው።
እሺ ደንበኛችን
እንትን እ፣ አሁን ወደ ይሄ ወደ እንትን ወደ ቴሌ ብር ብር አስተላልፍላለሁ ብላችሁ ቴሌግራም ላይ ላክልን ብላችሁ ልኬ ነበር ስልክና ስም
እሺ ደንበኛችን የቴሌ ብሩን ደረሰኝ ነው የሚልኩልን። ያንን screenshot እ?
አንስተው የቴሌ ብሩን ደረሰኝ screenshot አንስተው የ- ይላኩልን።
የቴሌ ብሩን ደረሰኝ እኔ በእንትን ነው እኮ ያላኩት። እንዴት አድርጌ ያነሰዋለሁ? በሁሉ
ከሁሉ ስፖርት ነው ያስተላለፉት። ከሁሉ ስፖርት ነው ያስተላለፉት።
በሁሉ ስፖርት ነበር የላኩትኝ። ደረሰኙ እንዴት አድርጌ ማንሳት እችላለሁ?
ወደ ሁሉ ስፖርት ገቢ እያደረጉ ነበር።
ከሁሉ ስፖርት ወጪ እያረኩ ነበር ወደ ቴሌ ብር ማለት ነው።
እሺ እዛ ከሆነ ከዛ ከሁሉ በኋላ- ስፖርት account
እ?
ከሁሉ ስፖርት account ኡ
እ።
successful ይሎታል። ከ transaction history ውስጥ ገብተው ያንን screenshot አንስተው ይላኩልን።
በምንድን ነው ምልክሎት?
አሁን እ፣ በላኩልን በቴሌግራም?
በቴሌግራም account። አዎ እሺ እሺ እሺ፣ መልካም ቀን።
እሺ